ሄሎ ሄሎ ፍጹም ወይ የአሁን ካንስል ሊሆን ብለህ ያሳወቅከኝ የኮኮሁን ማለት ነው። ፈርም ብሎ ነበረ።
ማ
ፈርም አልተባልክም እንዴ?
ፈርም ያለው እና አሳውቀሃል ፈርም ያለው ብለህ ያው ፈርሜ መልሻለሁ። ኮኮኑ ጁሱን ሼክ አይ ነበር አ- ገባኝ። ዜሮ አንድ አንድ ደውለህ ፈርም ያለው ብለህ አሳውቀሃል።
አላሳወኩም ማለት ነው።
ለዛ ነው እሺ cancel ያልተደረገልህ።
እሺ።
confirm ያለው ብለህ ካላሳወቅክን cancel አይሆንም። ለዛ ነው እሺ። በቃ አሁን cancel ነው እልልሃለሁ በቃ እሺ